ሰላም ይስጥልን።
ጤና ይስጥልን።
እግዚአብሔር ይመስገን። Donkey Tube ነው።
አዎ።
የወጌሻ አራተኛ ዙር የሚገባ ፕሮግራም ማን በልኬት ነው?
እም፣ ሰለሞን ከሐዋሳ።
ሰለሞን ከሐዋሳ። ሰለሞን ማ
ስብሐት።
ስብሐት።
አዎ።
እሺ፣ ስልክ ቁጥሮትን ይነግሩኛል?
ዜሮ ዘጠኝ አስራ አምስት እሺ፣ ስልሳ አንድ ስልሳ አንድ አርባ ሰባት አርባ ሰባት
አርባ ሰባት አርባ ሰባት okay። ከየት አካባቢ ያሉኝ? ሐዋሳ። እሺ፣ በማስታወቂያው ምን ላይ ነው ያዩት?
Donkey Tube ላይ
እ?
Donkey Tube ላይ
እሺ፣ ኦንላይን ነው ወይስ በአካል ነው መመዝገብ የሚፈልጉት?
እ፣ ኦንላይን አላችሁ?
አዎ፣ ኦንላይን አለ።
okay፣ እንደዛ ቢሆን አሪፍ ነው።
እሺ እሺ እ፣ ስለ ኮርሱ ጠቅላላ ማብራሪያ ልስጦት። እ፣ ኮርሱ ለሶስት ወር ነው የሚቆየው።
okay እም፣ በሳምንት ሁለት ቀን link ይላክሎታል ለሀያ አራት ሰዓት የሚቆይ ማለት ነው። በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር ቀጥታ የሆነ የ Google meeting ይኖረውታል ማለት ነው።
okay እ፣ ለሶስት ወር ይቆያል። ክፍያው እ፣ እስከ የካቲት ሀያ አምስት የሚከፍሉ ከሆነ ሰላሳ አራት percent discount ስላለው አስር ሺህ ብር ብቻ ነው። ከዛ በኋላ ግን አስራ አምስት ሺህ ብር ነው የሚሆነው።
okay። በአካል ሲሆን በአካልም በሶስት በሳምንት ሶስት ቀን ነው። አያት ተስፎ ሲኒማ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል።
okay። አይ በኦንላይን ይሻላል።
ስለዚህ ኦ- ደ- እንትን አካውንትን ላክሎት ይማራሉ።
okay። አዎ።
እሺ እንልክሎታለን።
እሺ፣ እናመሰግናለን።
ላፕሊ እሺ፣ እሺ እናመሰግናለን። ዜሮ ዘጠኝ እስኪ